መኪናውን እኮ ይዤ ሬሳ እንድታየው ነው አለኝ።
ሄሎ በጣም ተጎድታለች።
ብሩ።
ይቻላል
ወዬ ከዚህ ወዬ ማሪዛባ
አማን ነው አለን አለን እንዴት ነች?
አለሁልሽ ወንድሜ።
በዋናው ስልክ ስደውል እኮ ተይዛለች። እኔ በዚህ ደውል ምን ማድረግ ይቻላል? የኔ አባት ይህም ቀጥታ እኔ ጋር ነው የሚጠራው እንዳታስብ።
ባለፈው አልተስተካከለም እንዴ? አንተ ጋር ነው የሚጠራው ና እኔ ጋር ነው የሚጠራው። ተስተካክሏል።
እና እሱ- ሄኖክ አለ እንዴ መስቀል ፍሎር
ሄኖኬ እኔ እንጃ ደውልለት።
እሺ አባቴ፣ መስፈል ቀልፍላወር ወይ ፓስተር ነው የሚሆነው።
እሺ አባቴ፣ አልወጣሽም?
አዎ እኔ አልወጣሁም፣ አሁን እየወጣሁ ነው።
እሺ አባቴ፣ እሺ ተስዬ እሺ እኔ አባት፣ እሺ ወንድም አለ